ሄሎ ሄሎ ወይ ልጄ ሰላም ነው አለው እግዚአብሔር ይመስገን።
አለ እግዚአብሔር ይመስገን። ከሚስት ቤት ነበር ምደውልልህ።
አዎ አውቄያለሁ። እሺ ምኑ ነው እምቢ ያለ?
ፋይረል ይኸውልሽ፣ አንዳንድ ጊዜ እንደዚህ መቁረጫውን አሁን የመጣልሽ ነው ይፈዋል የፕላትፎርሙን እህ ከነ ያጠፈዋል ሙሉ ለሙሉ ማለት ነው። እየሰራንበት እያለ እየሰራን ቁጥሮችን እየቆረጥን እየጨ- አድ እያደረግን እየቆረጥን እያለ ከነ ሙሉን ዋይፕ ያደረገውና ሰምቲንግ ዌንት ሮንግ ብሎ ያመጣዋል ማለት ነው።
okay
እንደዛ ነው የሚያደርገው። እስካሁን ምንም ምንም መፍትሄ አልሰጧችሁም?
አይ እ፣ እንትን something wrong አሁን እስቲ አንዴ ሲልክ screenshot ታደርግልኛለህ?
የ- እንደዛ አደርግልሻለሁ ግን በጣም ብዙ ብር ነው የሚይዘው። ኮፒ ላይ አይገባም። በጣም ይኸው እንግዲህ ወር ሆነን እንግዲህ።
እስቲ እስቲ አንዴ እዚሁ እንደ- አሁን እንደሱ ሞክርና እንደዚህ እያየሁ እያደረግሽ እየ- እንደዚህ እያደረግሽ ስትቆርጪ ማለት ነው እም፣ እም።
አ- አሽከርክሮ አንደኛ አሽከርክሮ ይይዘዋል።
አዎ፣ ከዛ ይኸውልሽ፣ አንደኛ ይኸውልሽ እንደዚህ ጠጣሽ ነበር ከፕሬዘንት ነው ብሎ ሙሉ ለሙሉ ያጠፋዋል። አንድ ወይ እኮ አንድ እዩ አለች እ፣ እንደዚህ አሁን ለምሳሌ በለን ይሄንን ላይ ስንለው አንዳንድ እንደዚህ ሰክሰስ ይባላል። ግን ዋን ሞር ፌልድ እያለ ማለት ነው ነፍ ጊዜ ይህንን ካንስላት እንደዚህ እያደረገ ያስቸግራል። አሁን ደግሞ ዛሬ ከነ የሚያመጣው ማለት ነው ልክ አድ አድርገን ፕሌስ ቤት ስንለው ሙሉ ለሙሉ ሰምቲንግ ቬንትሮ ግንገ ብሎ ይወጣል ማለት ነው።
ኦኬ እሺ፣ እንደዛ ሲልክ ማለት ነው። አንዴ ይሄኛው ከኛ ስለሆነ ከኛ አይደለም የሚስተካከለው እና እንደዚህ እሺ።
ካለ ድጋሜ አንዴ እንትን አድርግልኝና ስክሪንሾት አድርግልኝና መልሰህ ላክልኝ። እሺ ኦኬ።
ግን በዚህ ወ- እሺ ችግር የለም። በዚህ ወር ግን ስማሚ የቀዘቀዝ ነው ገንዘብ ገንዘብ አይደለም። እኔ በተለይ በጣም እንትን እያልኩኝ ነው። ግን ያው ስራውን በዛ ላይ የሙ እስቲ ብቻ እሺ እንትን ሲል አንስቼ እልካለሁ።
እሺ፣ ከዛ ላኩላቸው።
እሺ፣ እሺ እሺ፣ thank እሺ፣ you።
እሺ፣ እሺ እሺ።
ቻው።